hello ጤና ይስጥልኝ ቤስት ቤት
ሰላም ነው አለን።
የእኔ ብር ወደ ታፓ deposit አድርጌ ሳይበር እሺ።
ገባልኝ።
deposit message ኡ ልካል ቴሌግራም ላይ አዎ ልካል
እ?
ልካል message ኡን አዎ አዎ፣ ወደ deposit ዲ- ወደ እኮ ታፓ ማነው ዲ- እስኪ- እ?
ከሊፋ እኮ ወደ ከሊፋ ቴሌግራም ላይ ልካል message ኡን
አላኩትም።
እኮ ወደ እኛ ላከው message ኡን deposit message ኡን የትኛው
ልክ እም የተቆረጠብህን ነው ወደ ቤስት ቤት deposit እንዳረክ የሚያሳይ message okay፣ message ኡ እሱ message screenshot ወይ ደግሞ copy paste አድርገህ okay።
ቴሌግራም ላይ ላክልን።
እሺ እሺ ታውቃለህ
አዎ የቴሌግራም ቁጥራችንን አዎ፣ ስንት ነው?
ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ
ዜሮ ሶስት ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት እህ ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ እዛ ላይ ላክልን message ኡ እና የቤስት ቤት ቁጥርን አንድ ላይ
እሺ እሺ እሺ እሺ